ሁሉ ስፖርት ነው ማውቀው የምንለው።
ሁሉ ስፖርት ደህና ናችሁ?
ይመስገን
አለን አምስት ሺህ ብር ቆርጦብኝ የቅድሙ ልጅ ነኝ። ቴሌግራም ላይ ስልክህን ጻፍ ብለውኝ ስልክ ጽፌ ያለው
እሺ ሲስተካከል ይዳላ
okay ይቆያል እንዴ? ይቆያል ሀ- ሁለት ሰው ነው የምታስተናግድ? ይቆያል እንዴ sister? አ በመልእክት ነው በዛው። እሺ sister እሺ